ባርከብሽን ጫልቱ ስፒኪንግ ሀው ሜይ አሲስት ዩ?
ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ካፒታል ሆቴል ነው።
አዎን ነው ኦኬ እንትን ፈ- ማሳጅ ፈልጌ ነበር። ለዛሬ ይኖራቸዋል።
አለን። አዎ ለስንት ሰዓት ፈልገው ነው?
አምስት ሰዓት አካባቢ ይ- እችል ነበር። አሁን ለስንት ሰው ነው የፈለጉት? አምስት ሰዓት ለአንድ ሰው እ? አም- ለአንድ ሰው መስመር ላይ ይቆዩ።
እሺ።
ስልኮት ልውሰድ መልሼ ልደውልልን። ዜሮ ዘጠኝ
ዜሮ ዘጠኝ አስር እሺ ዜሮ ሶስት እሺ።
ስልሳ ዘጠኝ ሰባ አንድ
ለስንት ሰው ነው የፈለጉት?
ለአንድ ሰው እሺ መልሼ ልደውልልዎት። መልሼ እደውልልዎታለሁ።